ሄሎ
ሄሎ እስኪ ጁስ ነው
አዎ ከቤ ዴሊቨሪ ነበር የምደውለው ኦርደር ትዊት እንድታደርግልኝ ፈልጌ ነው።
እ ከቤ ዴሊቨሪ ነበር የምደውለው
እሺ ኦርደር ትዊት እንድታደርግልኝ ፈልጌ ነው።
ኦርደር እ በኦርደር ነበር ዘጠና አንድ ስልሳ አምስት ዜሮ አንድ ኦርደር ታዛችሁ ነበር አይደለ?
አዎ በየአይነት አንድ እና special እንቁላል ፍርፍር ደግሞ አንድ። አልደረሰም ብሎኝ ነበር driver ኡ።
ደርሷል። አሁን ጨርሰናል። በቃ እንሰጥ አልቋል።
አ እሺ